ሄሎ ጤና ይስጥልኝ ሎንጊ ቲዩብ ምን ልርዳዎት?
ከተመዘገብኩ ቆይቻለሁ። እስካሁን ደግሞ እንትኑ የኦንላይን ትምህርት የተማርኩ ነው አል- አልመጣልኝም link ኡ ላይ። ትላንትና በ text ተልኮልኝ ነበር ኮሜዲያን እሸቱ Gmail com ወጌሻ የሚለው እሺ ከዛ በኋላ ደግሞ ምንም የተላከልኝ ነገር የለም። ኢሜልም ገብቼ አይቼዋለሁ።
ዜሮ ዘጠኝ ሰባ አምስት ቤት ላይ ደውለው ጠይቀዋል።
ዘጠኝ ሰባ አምስት መጨረሻው ስልሳ አ አዎ ጠይቄያለሁ። ላክልሃል ይሉኛል። እስካሁን ግን አልተላከም።
እ፣ system ም ቢዚ ሆኖባቸው ነው የሚመስለኝ እና መስመር ላይ ይጠብቁና ዋ እ፣ ይስተካከልና ይላካል። የዛሬው ቢያልፈውት እንኳን ቪዲዮ ላይ አራት ሰዓት እስከሚቆይ እስከ ነገ ሶስት ሰዓት ስለሚቆይ ችግር የለም።
አይ እኮ እስከዛ ካልተላከ እንዴት ነው ማድረገው ብዬ እኮ ነው። አይ ለዛ ነው እኔ- ይስተካከ- ይስተካከላል። ችግር ካለም ድጋሜ ደውልልን።
እሺ እሺ እሺ፣ ስለ ደወልና